ጤና ይስጥልኝ ባንክ hello
አቤት ባንክ የቆዳ ክሊኒክ
ሰላም ነው?
እግዚአብሔር ይመስገን
ደህና ደህና ናችሁ?
አለን አለን
ንቅሳት ለማስጠፋት ብዬ ነበረ።
እ
ንቅሳት ለማስለቀቅ
ምን
ንቅሳት ለማስለቀቅ ለማጥፋት።
እ አዎ ወሎ ሰፈር ደውዬላቸው ስልካቸውን ልንገርሽና
እሺ ልንገርሽ አዎ ዜሮ ዘጠኝ አስራ ሁለት አስራ ሁለት አልሽ አዎ አስራ አራት ዜሮ አራት
ዜሮ አራት አ
እሺ ዜሮ አራት
አስራ ሁለት መጨረሻው
አርሞላ
አዎ ንገሪኝ ከዛ ነገርኩሽን አርሞላም እኮ
ዜሮ ዘጠኝ አስራ ሁለት
እ አስራ አራት
እሺ አስራ አራት ዜሮ አራት አስራ ሁለት አዎ አሁን ሞላ
እ አሁን ሞልቷል።
አዎ ሌላም ልንገርሽ እሱ ካልሰራልሽ
ይሄ ቆይ እስኪ መልሼ ብደውል አይሻልም? ሁለተኛው ቁጥር አይዝም፣ ስልኩ አይዝም።
እ እሺ በቃ እሺ ደጋግመሽ ደውይ
እሺ